ጤና ይስጥልኝ ቤት ቤት ነው አንድ አንድ ቲኬት ላይ አንድ አንድ ትሪ ፖይንት ፋይቭ ሀንድረድ ሰጥቼ ነበረ።
እሺ አሁን በአንድ ቲም ወጥቶብህ ነው። እሺ ካሸር ኮዷን ትነግረኛለህ?
አስራ አንድ ሀምሳ ሁለት
ቆይ አንዴ ይቅርታ። አስራ አንድ ሀምሳ ሁለት ሀያ አንድ ሰባ አምስት
ሀያ አንድ ሰባ አምስት እሱም አልወጣብኝም ግን እንዴት እንደሆነ ነው የገባኝ።
እሺ ቆይ እኔው አንዴ አንድ ቲም ሎስ ነው አይደለ? ቪላሬል ከብላንስኪው እሱ ሎስ ነው። በአንድ team loss ነው። ይኸውልህ ከዛ ደግሞ ምንድን ነው ግን ጥያቄ refund bonus ነው?
አይ refund bonus ሳይሆን እሱ ሲጀመር የሰጠሁት under ሰጥቼው አላሳየኝም።
total goal under ሶስት ነጥብ አምስት እሺ ቆይ አንዴ result ኡን ልይና ልንገርህ።
okay
ሄሎ አቤት፣ result አያሳይም እና አንዴ ለ provider ኦች ላሳውቅልና ልደውልልህ ወይም ደግሞ አንተ ትንሽ ቆይተህ ደውልልኝ። ቤኪ ብለህ ደውልልኝ። እሺ ማን ማን?
ቤኪ ቤኪ
ቤኪ ብዬ?
አዎ ብለህ ደውልልኝ። አሳውቅልህ እኔ ልክ እንዳሳውቁልኝ እኔም ደውላለሁ። አንተም ደውላ አስታውሰኝ። እሺ እኮ ማለት ቀጥታ በዚሁ ነው የምደውልልሽ?
ሰማንያ ስምንት ዜሮ አራት ደውልና ቤኪን አገናኙኝ በላቸው። ሌላ ሰው ካነሳው። አዎ ቤኪ ነው። እሺ አባ መልካም ቀን።